የሚፈጠር ይሄ ነው። አሁን ምግብ
ሄሎ
hello ወዬ ሄኖ ወዬ በቃ ይሄኛውን ቤት ላሉት ልጆች ሰጣቸዋለሁ። ምንም ቢሆን የ customer ነገር እንትን ከሚል የትኛውን አህ፣ ይሄ ለአንተ የሰጠው post design አለ አይደለ?
አስራ ስድስቱን አስራ ስድስቱን እሺ እሱን እቤት ላሉት ልጆች ሰጣቸዋለሁ።
ለእነማን?
ጎቱትም ሌላ ልጅም አለ፣ ፍራኦልም okay።
አለ። ሶ እሺ ግን ፍራኦል እሺ ይሰጥ- ያልሽ ከሰሩት በኋላ ግን አዎ፣ forward አድርጉልኝ ለእኔ እሺ እሺ ማየት አለብኝ እሺ እሺ።
ከዛ እንትን እንለዋለን ይሄንን ሎጎ ስንት ቀን ትሰጡኛላችሁ ስንት ቀን ልስጥ? ስንት ቀን ነው የሚያስፈልግ?
አንቺ ንገር አንቺ ንገር እንደ አዲስ አሁን የምፈልገው ከእሷ ስልክ ቁጥሯን ትሰጡኛላችሁ በይ ከዛ በኋላ የማንን?
ከዚህ በፊት የእሷን የ customer ሯን? እሺ አዎ forward ያረ ምንድን ነው መጀመሪያ ላይ ስታወራችሁ የላከችላችሁን text ኦች አሉ አይደለ?
አዎ።
ከላይ ከላይ ነኝ እንደዚህ እንደዚህ ነው ምናምን ብሎ ስለ description description የሚልኩልሽ እም፣ እሱን እሱን ነገሮች ትልኪልኛለሽ።
እም።
ከዛ እ፣ እኔ ሎጎውን ሰርቼ እልክልሻለሁ። አንድ አምስት ቀን ትሰጭኛለሽ። አስር ቀን አይሆንም ግን እስከ እሺ።
ሐሙስ ድረስ ሮብ ድረ- እስከ ሐሙስ ሮብ ድረስ ላደርስልሽ እሞክራለሁ። already በቃ የወሰኑ time ምንም ስላለ ተጨናነቅልኝ ማለት አዎ፣ አሁን ችግር ይኸውልህ፣ የለም።
ያኛው ስራዎች ባዛር ነበረ። everybody ወጥቶ እዚህም okay።
ያለው ጫና ነበር ለሀያ ቀን almost ወሩን ሙሉ መከርበት ነው የነበረው ያለው situation እና routine ኡን okay።
በጠበቀ መልኩ ስራው መሄድ አልቻለም። ተከፋፍለን ስለነበረ በሙሉ ኃይል ሲሰራ ስላልነበረ አሁን ነው ሁሉም ሰው ወደ ቤት የተሰበሰበውና load መጣ እንጂ ለሌላ ጊዜ እንደዚህ ቀድሞ ነገሮች እ፣ እንትን እንዲባሉ ች- ችግር የለም። ሎጎውን manage እስከ እናደርጋለን።
እንዳልኩሽ እስከ ሮብ እስከ ሮብ ማታ ድረስ አደርስልሻለሁ። ይሄንን okay።
እንዳልኩሽ correction ኡን እስከ ነገ ጠዋት ድረስ ልክልሻለሁ።
እ፣ ከዛ ያለም ችግር የለም እንደምንም ድረስ እስከዛ ድረስ ለማድረስ እሞክራለሁ። ግን አሁን አዎ።
ይህንን የ post ኡን design ለእነሱ ስትልኪላቸው አዎ።
የሚጠቀሙበት picture high quality መሆኑን እንድትነግሪያቸው የምፈልገው ነገር ሀይ ኳሊቲ እሺ።
picture ይጠቀሙ። ከዛ እም።
በኋላ message ኡን convey ማድረግ የሚችል እና ከዚህ በፊት የተሰሩትን post ኦች እያዩ ይስሩበት። ገብትሻል?
እስቲ ንገረኝ ልጻፈው።
እሺ ሃይ ኳሊቲ አንደኛ ፒክቸር high quality picture ይጠቀሙ። ከዛ የተላከላቸውን text exactly convey ማድረግ የሚችል message ወይም ደግሞ በቀጥታም ሆነ በተዘዋዋሪ ከሚ- ከጽሁፉ ጋር እ፣ እንትን የሚል ነገር አሁን ለምሳሌ eBay ላይ ሸምቱ እንትን ይዘዙን ምናምን የሚለው ማስታወቂያ አይተሸዋል። አሁን እሱ picture ኦቹን አንደኛ የ eBay package ነው የሰራ ነው፣ ግን እም።
package የ eBay package ስለሌለው እኔ ራሴ ነኝ ሎጓቸውን እዛ ላይ embedded ያደረኩላቸው። አማዞን ግን አለው። አሁን ለምሳሌ okay።
የአማዞንን ያላሽ- የላክሽልኝ አለ አይደለ? የአማዞን እሱን አይተሸዋል። picture ኦቹን package አለው። ለምሳሌ ለ- ከ AliExpress የሚለው በአብዛኛው ጊዜ AliExpress ላይ ኦንላይን አይደለም የምትጠቀሚው። ስለዚህ ስልክን አስገባውላቸው which means እህ።
idea ውን የሆነ convey ማድረግ የሚችል ነገር እንዲገልጹ ነው። ሌላው okay።
ነገር just ዝም ብሎ plain image ቁጭ አድርገው ምናምን ሳይሆን በተወሰነ አዎ።
ደረጃ ያስጡት። አሁን ለምሳሌ Fashion Nova የሚለው የተላከው picture እንደ ፎር- እንትን እንትን ያደረኩት ቴ- ቴሌግራም ላይ ያለሽው ቴሌግራም ላይ ነሽ ያለሽው ቴሌግራም ላይ ነሽ ያለሽው ወይ አሁን አዎ ማየት እችላለሁ።
okay እሺ ለምሳሌ እ እ